Hello ወዬ ቤትዬ፣ ወዬ ሰኒ ወዬ ወዬ ወዬ መች ነበር ያስገባሻት?
እ ሐሙስ ዕለት ሐሙስ ሐሙስ ዕለት ነው መሰለኝ።
በቃ አልቋል ብለዋል። ነገ ነይ እሺ። ሳታውን ስለሄደን ፎርሙን የተጠንሽን ፎርም እና ውልና አ መታወቂያውን ይዘሽ ነይ እና
እሱ መምጣት አለበት ወይስ ለኔ ትሰጡኛላችሁ?
ለአንቺ አንሰጥሽም። እሱ ነው መተው መረከብ ያለበት በእውነት በእውነት እሺ፣ እሺ።
እና ደግሞ check በቃ ክፍያም ክፍያም ሶስት መቶ አርባ ምናምን ብር ነው ያለች መሰለኝ። ከዛ ያለችሽ በፊት እንደዛ ደውዬ ነው?
እጠይቅሻለሁ። አዎ አይሻልም? ጧት ደውዪልኝ።
ልደውልልሽ ከመምጣቴ በፊት። እሺ አዎ